Hello ጤና ይስጥልን። ዋሽንግተን የህክምና ማዕከል።
እሺ እናት እ ከጳውሎስ ሆስፒታል እ ኢትዮ ጠቢብ ለማምጣት ነበረ።
ምን አልሽኝ?
ከጳውሎ- ጳውሎስ ሆስፒታል ኢትዮ ጠቢብ ጠቢብ
ያው ለማምጣት?
ወደ ኢትዮ ጠቢብ። እሺ Okay ለማምጣት አንድ ታካሚ ስንት ነው?
ምን አምቡላንስ ፈልጋችሁ ነው?
አምቡላንስ አ፣ ኦክሲጂን ያለ አምቡላንስ ማለት ነው።
ወደ ኢትዮ ጠቢብ።
አ አ እሺ አንድ ስልክ በዚህ ስልክ መልሰን እንደውልላችሁ።
እሺ እሺ እሺ እሺ